ሄሎ ጤና ይስጥልኝ። ደህና ከብስት ቤት ምን ልርዶ?
አብሮ ይሰለኝ ሰላም ሲል ሰር ሰላም ምን ልርዶ?
አለው የኔ አካውንት ላይ ማለት ነው ቤት ቤት ላይ እሺ
ስሜን መተው ነበር መጨምራ
እሺ እዛ ስድስት መቶ ውድድረው አደጋለሁ
እሺ ሁለት ሁለት መቶ አስቀርቻለሁ። ሁለት መቶ አሁን ደግሞ የለኝ ያለች ነው
ዊዝድሮ አድርገውት ነው ወይስ?
ስድስት መቶ ስድስት መቶ ውድድረው አደጋለሁ።
እሺ ከዛ ሁለት መቶ ይቀረው ነበር።
ሁለት መቶ ነበር አሁን ደግሞ አሁን ሲገባ እሺ
ሚኒ